ሄሎ ጤና ይስጥልን።
ሰላም እ ጤና ይስጥልን። ዶንኪ ቲዩብ ነው የምንናዳወት።
ባለፈው ደውዬ አበርስ ኮምፕሌክስ ብለሽኝ ነበር። እ ደውዬ እንደዚህ ምን አልከኝ?
አበርስ ኮምፕሌክስ ምናምን ብለሽ ስልኬን ወስደሽ ነበረ ልመዘገብ ዶንኪ ቲዩብ እንትን ነው ወጌሻ
ኦኬ አበርስ ኮምፕሌክስ እንትናችን ነው
ነን ቢሮአችን ነው ቢሮአችን ነው። ያው ወጌሻ የምንማረው ተስፉ ነው ተስፉ ሲኒማ ሀያት ማለት ነው።
okay እና አሁን ምዝገባው እ ስልሽ መዘ- ምዝገባ ውስጥ ነኝ ወይንስ እ መጥቼ አሁን እኮ እዚያ አጥቻችሁ እኮ ነው ለዛ እኮ ነው okay እዛ ቢሮአችን ነው። already ክፍያ ምናምን ፈጽመሃል?
ኖ ክፍያ አልፈጸሙኝም።
okay
እ የት መምጣት እችላለሁ አሁን?
አሁን ያለ ነው CMC ነን። CMC ሚካኤል አጠገብ እ ህንጻ አለ ኢኮኖሚክስ እ ህንጻ ሚል እዛ ነን ያለ ነው። orientation እየሰጠን ነው። መምጣት ትችላለህ።
okay መምጣት ኢኮኖሚክስ እችላለሁ። እ association አዎ economics association ህንጻ ላይ ነን እና እዛው ከፍለህ ተመዝግበህ ትገባለህ።
እሺ እሺ በቃ